መመኪያዬ ለችግሬ ደራሽ ነሽ መጠለያዬ ሕይወቴ ጉስቁሎ በነፍሴ ብዝልም በምልጃሽ ታምኜ በኪዳንሽ ልቁም እጅግ ምስኪኖኝ ለሰዎች ብታየም ሞልቶ የተረፈው ጥሪቱ አይኖረኝም። አንቺ ጋለሽልኝ ጓዳዬ ሙሉ ነው፣ አፍሮ አያውቅምና የተማጸነች ሰው ዲያብሎስ እቅዱን በልቤ ቢያገባ ተገፍቼ ባጌጥ መሰናወር ገባ የዋጋን ደመወዙ እንዳይከፈለኝ በሞት እንዳልጠፋ ድንግል ተለመኘኝ ወገን የለዘመን ፍጹም ካንቺ በቀር እኔን የሚረዳ በዓለም ስቸገር አይዞ በይኝና ደግፊኝ እናቴ የጸጋ ልብሱኝኝ ሲራቆት ሕይወቴ ነፍሴ እንድትቀደስ ከርኩሰት አምልጣ ከሴኬም ልሰደድ ወደ ቤቴ ልውጣ ገሪዛ ልብልሽ ድንግል መሸሻዬ ኢዮአታም ልጅሽ መጣዋችን ብዬ